Hello Hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ቶማስ ከ We Plus Solution ነበር የምደውለው።
አቤት ከ We Plus ነበር የምደውለው። የእኛን application አውርደ ነበር።
Okay We Plus እህ
አውርደው ነበር። አዎ፣ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት ነው።
አዎ፣ እርስዎ ግን የተመዘገቡት አሽከርካሪዎቻችን የሚመዘገቡበት ላይ ነው።
Okay አዎ፣ እንትኑ license upload ስላለ አዎ፣ አዎ።
በዛ አስገብቼው።
አዎ Okay እንደገና እና ተጠቃሚ አስተካክለዋል።
ከሆኑ ተጠቃሚ ከሆኑ We Plus Solution user የሚል application አለን። እሱን ነው ተጠቃሚዎቻችን የሚጠቀሙበት። We Plus Solution user
Okay አዎ እሱን install አድርገው ሲጠቀሙ ከሶስት መቶ ሀምሳ በላይ game ኦች ያገኛሉ። የምንሰጣቸውን አገልግሎቶች ያገኛሉ። እንዲሁም አሸናፊ የሚያደርገውን referral code ያገኛሉ ማለት ነው።
Okay እሺ ስለዚህ Play Store ላይ በመሄድ We Plus Solution user ብለው አውርደው register ያድርጉ።
እሺ እሺ እሺ።
አመሰግናለሁ። መልካም ቀን ይሁንልዎት።
እኔም አመሰግንሻለሁ።
እሺ Thank you Thank you።